በመመላለሱ በምን አወቅሽበት በመመላለሱ ሲታሰር ወደ እኔ ሆዴ ሲፈታ ወደ እሱ ሲታሰር ወደ እኔ ሲፈታ ወደ እሱ ሲታሰር ወደ እኔ ሲፈታ ወደ እሱ እኔን ስትረሽኝ አንቺን በመርሳቴ እኔን ስትረሽኝ አንቺን በመርሳቴ ደነደነ ጎኔ ቀረና መክሳቴ አል ብታደርጊው ፍቅሬን እንደ ዘበት አል ብታደርጊው ፍቅሬን እንደ ዘበት በቀየሽው መንገድ እኔም ተጓዝኩበት እኔም አዲስ ጀመርኩ አንቺን ረስቼ ወጣ ሲሉ ተቃል እኔም ካንቺ አይቼ ቀረው ዘነጋሁሽ አንቺ እንደረሳሽኝ በሰው ላይ ሰው እንጂ መች ሌላ አስተማርሽኝ መች ሌላ አስተማርሽኝ መች ሌላ አስተማርሽኝ መች ሌላ አስተማርሽኝ ሲታሰር ወደ እኔ ሲመጣ ወደ እሱ እኔም ካንቺ አይቼ አዲስ ቤት ሰርቼ እኔም ካንቺ አይቼ አዲስ ቤት ሰርቼ ስቆም አደር ለመድኩ ወዴ መተከዜን ትቼ ስቆም አደር ለመድኩ መተከዜን ትቼ ስቆም አደር ለመድኩ መተከዜን ትቼ artificial ኑሮሽ ቤትሽ እንዴት ደምቋል artificial ኑሮሽ ቤትሽ እንዴት ደምቋል ፊቴን አግኝቼ የኔም አሸብርቋል ለካስ ቆየት ሲሉ ሁሉም ይለመዳል ለካስ ቆየት ሲሉ ሁሉም ይለመዳል መገንባት ነው እንጂ መናድ መቼ ይከብዳል። በአንቺ ምረፊው የኔም ሞት ተማረ እንግዳ በዛበት አንቺን ማለት ቀረ። እንግዲህ ረፊው ተከፍሎሻል ዋጋሽ በቃል ኪዳን ተያዝኩ አንቺም ተዘነጋሽ አንቺም ተዘነጋሽ አንቺም ተዘነጋሽ ተከፍሎሻል ዋጋሽ ስቆም አደለመድኩ መተከዜ ትቼ በምን አወቅሽበት በመመላለሱ በምን አወቅሽበት በመመላለሱ ሲታሰር ወደ እኔ ሆዴ ስፈታ ወደ እሱ ሲታሰር ወደ እኔ ስፈታ ወደ እሱ ሲታሰር ወደ እኔ ስፈታ ወደ እሱ በሰው ብትለውጭኝ እኔም ሰው ወደድኩኝ በሰው ብትለውጭኝ እኔም ሰው ወደድኩኝ እንቅልፍም ወሰደኝ ህመሜንም ዳንኩኝ ላያሳልቅ መንገድ መተከዜን ትቼ ላያሳልቅ መንገድ መተከዜን ትቼ ብታይን ጠላሁሽ ብትረሽ ረስቼ እኔም አዲስ ጀመር የጥንቱ ረስቼ ወጣ ሲሉ ተጣን እኔም ካንቺ አይቼ ቀረው ዘነጋሁሽ አንቺ እንደረሳሽኝ በሰው ላይ ሰው እንጂ መች ሌላ አስተማርሽኝ መች ሌላ አስተማርሽኝ መች ሌላ አስተማርሽኝ መች ሌላ አስተማርሽኝ ሲታሰር ወደ እኔ